hello ጤና ይስጥልን በሽታ ቤት
ሰላም ነው ወንድሜ?
አለን አለን ሰላም ነው።
አለን በአስራ ስድስት የነበረ ጨዋታ ነበርና እሺ በአንድ ወድቋ ላይ የበርን ማውዝ ደግሞ ተራዝሞ ነበረ፣ ግን ቦነስ እስካሁን ድረስ አልለቀቀም።
እሺ cashier code ኡ ንገረኝ እስኪ እሺ አስራ ሁለት አስራ ሁለት አስራ ሶስት አስራ ሶስት ዘጠና ሰባት ሀምሳ አራት ዘጠና ሰባት ሀምሳ አራት ሀምሳ አራት ሌላ ደግሞ አለ እሺ
እሺ ይሄ አስራ ሁለት ቦነስ ሰጥተዋል። እሺ አስራ ሁለት
እ አስራ አስራ አንድ አስራ አንድ ዘጠና ስድስት እሺ አርባ አራት
ይሄ lost ነው።
lost ነው እንዴት?
አንደኛው ቦነስ አለው፣ አንደኛው lost ነው። አምስት ጨዋታ አራት ጨዋታ ወጥቶበዋል። እዚህኛው ላይ
አህ አህ
check አድርገው አሁን ስለታረመ check አድርገው። እሺ እሺ thank you የመጀመሪያዋ ቦነስ ተለቋል።
አዎ እሱ ቦነስ እሺ እሺ thank you